hello Hosakling, maseng- we Eish, korra number inakshallwa nje, sorry.
Mashego.
ስለዚህ ማለት የኦርደር ነምበር ሰላሳ አራት አስራ ሁለት
እሺ
ኮምፕሊት ነው
እሺ እቴ ሌላስ አለ እ?
ሌላስ ሌላ የለኝም ሌላ የለኝም ምን ነው እሺ እልልሃለሁ ይትባረክልኝ ቻው ኧረ እባክህ አልሞከርኝማ
ባለጌ ቻው ቻው